Father አገኘናት ከደበቃችሁባት።
Hello hello፣ ጤና ይስጥልኝ። ከ ChipChip ነበር የምንደውልሎት።
አቤት ከ ChipChip ነበረ ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
እሺ
እ ቢስተካከል ብለው የሚነግሩን ነገር ካለ ይህን ብትጨምሩ more ከእናንተ order ማድረግ እንችላለን ብለው የሚነግሩን ነገር ካለ feedback መቀበል ነው የደወልነው።
ነው
አይሰማም?
አልገብ- ይሰማል ግን አልገባኝም።
ለምሳሌ እርሱ አሁን ይቅርታ ChipChip ላይ order እያደረጉ ነው አይደል? እስካሁን አስቤዛዎች order አድርገዋል አዎ
እና እስካሁን order ወንድሜ ወን- ወንድሜ ነበረ እሱ ነዋ ባለ ሱቁ።
Okay፣ እሺ፣ በቃ እሺ፣ በቃ እንዲደውል ይደውሉላቸዋል በኋላ እሺ፣ ይደውልልሻል።
እሺ፣ እሺ መልካም።
ነገ